ጤና ይስጥልኝ ቤት ሄሎ ሄሎ አቤት ጤና ይስጥልኝ ነኝ። እሺ ምን ልርዳው?
የቤስቲቪ እሺ
ስምንት ቀን ምናምን ነገር አለፈው
ስምንት ቀን?
ተላለፈልሃል እንደ አዎ ብዙ አለፈው ወደዛ ነው?
አዎ ተደርጓል እንትን ላይ ግን ወደ አካውንቴ ገቢ አልሆነም ቤት ቤት ስል ቁጥር የደወልክበት ነው?
አዎ
ስንት ብር ነው?
ስምንት መቶ ሳምንት አለፈው ነው ያልከው?
አዎ ሳምንት አለፈው ወደ ጨዋታም እም።
እንድመለስም ከቻላችሁ ወደ ጨዋታው መልሱልኝ
ወዴት ነበር እዚሁ ያደረግከው? ወደ ቴሌ ብር ነው?
ወደ- ወደ አካውንት ወደ አካውንት አዎ ቀኑ ትዝ ይልሃል? በስንት ነበር ቀኑ?
እ፣ ቀኑን እንኳን አላስታውሰውም
በእነሱ ሳምንት ቀ- ቀ- ቅዳሜ ቅዳሜ ዕለት ነው ያላቸው ያለፈው ቅዳሜ አዎ ሳምንት ማለት ነው ሳምንት እሺ፣ እም።
እሺ፣ ቆይ እና ወደ- ወደ ጨዋታው ከተቻለ መልሱልኝ ቆይ አንዴ check ላድርገውና ልንገርህ
እሺ